Hello
ሰላም ነው።
ሰላም እ Best Bet ላይ በሀያ አራት አስራ አንደኛ ወር ላይ እሺ
ሁለት ሺህ ብር ቀንሼ አልገባልኝም። በሀያ አራት አስራ አንደኛ ወር
okay እሺ በሀያ አራት አስራ አንደኛ ወር አዎ withdraw ነው deposit ነው?
withdraw ነው ያደረኩት ስንት ብር ነው?
ሁለት ሺህ ብር
እሺ ወር- እሺ አሁን በደወልክበት ቁጥር ነው አይደለ?
አዎ፣ አዎ። ይሄ system መኖሩን አላወኩም ነበር እና አሁን እሺ እና ችግር ሲያጋጥሙት ምናምን ብለው ሁለት ሺህ ብር አድርግቼ ነበረ። account ላይ ምሳ አልገባልኝም። check አድርግልኝ።
እሺ check እያደረኩልህ ነው።
አዎ አንድ special አቮካዶ የሌለው ቀኑ በስንት ነበር?
ሀያ አራት
ሀያ አራት አስራ አንደኛው አይደለ?
አዎ
በሀያ አራት ነው withdraw ያደረከው? በሀያ አራት ግን ምንም የለም የ system ላይ ምንም አያሳየኝም። ሁለት ሺህ ብር withdraw የተደረገ የለም።
ሀያ አምስት ሀያ አራት እንደዚህ ነው እዛ አስራ አዎ አንደኛ ወር የለም። ይኸው check አደረኩልህ ከሀያ ሶስት ጀምሮ እስከ ሀያ አራት እስከ ሀያ አምስት አስራ አንደኛ ወር ነው አይደለ?
አዎ አስራ አንደኛ ወር የለም።
እኔ ላይ screenshot ኡን ሁላ አርግቼ ብልክላችሁ እንደዚህ ነበር አርግቼ ለገልጽ ምናልባት ሌላ Best Bet ቁጥር ካለ ንገረኝ እና check ላድርግልህ።
የለም Best Bet ነው ዜሮ ዘጠኝ ሰባ አራት ሰባ አንድ ሰላሳ ስምንት ስልሳ ወደ ቴሌ ብር አርግቼው አልገባልኝም።
አዎ እኮ እዚህ ላይ ግን የለም። ምንድን ነው የሚልህ ስልክ ላይ?
Best Bet አይ ኖ የምልህ request withdraw request ይላኛል።
request አዎ okay እሺ እኮ ከ account ግን አሁን እዚህ ላይ system ላይ ምንም የቀነሰ ብር የለም።
አይደለም የበላሁት ነው ወደ account የቀነስኩት እኮ
ገባኝ። ግን Best Bet ላይ win አድርገህ ነው አንተ withdraw ያደረገው፣ ግን አዎ።
ከ Best Bet account ላይ withdraw የተደረገ ብር የለም system ላይ።
ይኸውልሽ screenshot አርግቼዋለሁ እኔ በቴሌግራም አንቺ ላይ ብልክልሽ ላክልኝ እሺ፣ check አደርገዋለሁ።
አይ በምን በምን ቁጥር ልላክልሽ ቴሌግራማችን የለህም የ Best Bet?
የለም
እሺ ልንገርህ፣ ዜ-
ንገሪኝ እስኪ እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት እ ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ ያው አሁን ልክልሻለሁ እሺ
ግባ ቴሌግራም ስለሆነ